Hello ሰላም ጤና ይስጥልን ቺፕቺፕ እንዴት ዋል? ሰላም ነው?
ሰላም እግዚአብሔር ይመስገን።
order ነበረኝ ዛሬ ያደርኩት ለነገ እና ወደ እሑድ ማዞር አልችልም?
አዘው ጨርሰዋል?
አዛውጭ አዎ፣ እዚህ ጨርሻለሁ።
Okay፣ ለነገ አልፈለጉም ነው?
አ- አለመፈለግ ሳይሆን ቤት ነበር ያደርኩት የነበረው። በአጋጣሚ ደግሞ ጉዳይ አጋጥሞኝ ነገር ቤት አልኖርም እና ድንገት አዘዝኩ በኋላ ለዛ እሺ።
መተው ስለማያገኙኝ ወደ እሑድ እንዲዞርልኝ ብዬ ነበር።
አይ በቃ ነገ ሲመጣሉት የማይመቾት ከሆነ አልተመቸኝም ብለው ሳይቀበሉ እንትን ካሉ እኛ ጋር መልሰው ይደውሉልን። ከዛ ለእሑድ እናስገባሉታለን።
እሺ፣ አሁን ማስተካከል አይቻልም። እነሱ ላይ መተው ከሚደክሙ ብዬ ነው።
አይ መምጣታቸው አይቀርም ወደዛ ብዙ የሌላም product መውጣታቸው ስለማይቀር እም፣ ከዛ ለእሑድ እንዳ- እንዳልተቀበሉት እኛ ጋር ደውሎ ያሳውቁንና መልሰን ለእሑድ እሺ።
እናደርግሉታለን። እሺ በቃ እሺ፣ አመሰግናለሁ። እሺ፣ እሺ እናመሰግናለን።
እሺ፣ እሺ፣ ተው፣ እሺ